hello ጤና ይስጥልን ቤተሰብ ቤት
አብሮ ይስጥልን።
ሰላም
ጠዋት ወደ account transfer ማድረግ ነበር እና ከ DStv
ከቤት ቤት ወዴት
ወደ account ወደ ደወልክ የደወልክበት ቁጥር ነው?
አዎ
እሺ ስንት ብር ነው?
ስምንት መቶ
እሺ አንዴ check ላድርግ፣ መስመር ላይ ጠብቀኝ። ስምንት መቶ ነው አይደል?
አዎ
መሀመድ አዎ እሺ፣ ወደ ንግድ ባንክ ገብቷል። እሺ አሁን check አድርገው።
እሺ እሺ፣ ስለደወልክ እናመሰግናለን። መልካም ምሽት። አዎ ገብቷል።
እሺ እሺ